ሄሎ ሄሎ ጤና ይስጥልኝ ሀሚድ ነኝ ምን ልርዳህ
ቪዥዋል አድርጌ ከትናንት ጀምሮ ዛሬ process ኡ እንደሚለው እስካሁን አልገባም
እ በዚህ ቁጥር ነው Best Bet ህ አይደለም
እሺ ንገረኝ ዜሮ ዜሮ ዘጠኝ ሰማንያ ዘጠኝ ዘጠኝ ሰማንያ ዘጠኝ ዜሮ ሰባት እሺ
አርባ ሰባት እሺ ሀያ አምስት
እሺ check እያደረኩልህ ነው አንዴ ጠብቀኝ መቼ ነበረ withdraw ያደረከው ትናንት ነው የሚሰራች
okay አንድ ሺህ እና ሺ አምስት መቶ አይደል አንድ ሺህ አምስት መቶ አዎ።
ኦኬ okay እ ወደ እስራኤል አብይ የንግድ ባንክ account ነበር still processing ነው
አዎ እኮ ትናንት ነው የሚለው አዎ፣ አዎ። ትንሽ ይ- ሊዘገይ ይችላል። እ ንግድ ባንክ system ከዚህ በላይ መዘግየት weekend ላይ እንደዚህ delay የሚያደርገው ነገር አለ። እኛም ሪፖርት አድርገን መልስ እ አይሰጡንም ለቻፓዎች ነው እኛ ሪፖርት የምናደርገው። እነሱ ደግሞ ከንግድ ባንክ ጋር ነው በ contact የሚያደርጉት። ግን እኛ የምናውቀው system እንደዚህ delay እንደሚያደርግ ነው። ቅዳሜና እሁድ በተለይ እሁድ ማለት ነው delay ያደርጋል system ኣቸው።
cancel cancel ማድረግ ሳይቻል cancel ማድረግ ብ- ቢቻል አደርግልህ ነበር። ስለዚህ ምንም ማድረግ አልችልም። ሪፖርት አደርግልሃለሁ። መልስ የሚሰጡት ያው ዘግይተው ነው ቻፓዎች ስለሆኑ እንትን የሚሉት በእነሱ በኩል ስለሆነ contact የሚያደርጉት። አዎ እንደዛ ነው። በእኛ በኩል አሁን ያለውን information ነው የነገርኩት processing ላይ እንደሆነ ማለት ነው።
እሱ ማን ጋር ምታሳይናል process እንደሚለው ሁለት ቀን ሙሉ ነው። ደግሞ አዎ።
ከጠዋት ጀምሮ ነው ስደውል የነበረው አንድ አይነት መልስ ነው የሚሰጠው።
አዎ እኮ ያው ምንም ማድረግ ስላልቻልን ነው። የተለየ ነገር ቢኖር እንትን እናሳውቅ ነበር። ስለዚህ እንደዛ አድርግ።